hello ሰላም ጤና ይስጥልኝ Best Bet
እንዴት ነው? game ኡ ላይ ሂሳብ ማውረድ ፈልጌ አላ- አላወረደም።
ምን deposit ነው ወይስ withdraw ነው?
ን- ገንዘብ ገንዘብ ምን ት- እኮ deposit ነው ወይስ withdraw ነው?
withdraw withdraw ነው።
አዎ፣ ቴሌብር በዚህ በደወልክበት ቁጥር ነው።
አዎ፣ በዚህ ቁጥር ነው።
እሺ ስንት ብር ነው?
አስነካ ሶስት ሺህ
መቼ ነው?
ዛሬ ስምንት ሰዓት
እሺ ቆይ አንዴ። እሺ እሺ፣ እሺ። አረ አዳም፣ አዎ፣
ሶስት ሺህ ነው ያልከኝ?
አዎ፣
በዚህ ቁጥር ምንም በደወልክበት ቁጥር ሶስት ሺህ withdraw ያደረግከው ነገር የለም። እሺ
አይ፣ እዚህ ማታ እኮ እዚህ ላይ game ተጫውቼ እዚህ ላይ ገብቶልኝ ነበር።
አይ በዚህ ቁጥር ምንም ሶስት ሺህ withdraw ያደረጋችሁት ነገር የለም ወይ? ሌላ Best Bet ቁጥር ካላችሁ ንገረኝ።
ለ- አዎ፣